ሄሎ ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። ምን ልታዘዝ? ምን አሉኝ? ቴሌብር አይደለም ይሄ ቴሌዊን ነው። ስለዚህ ኮከብ 985 መሰላል አድርገው ደውለው መረጃ ይመጣልዎታል ለመጠቀም። ኮከብ ዘ- ኮከብ 985 አዎ።